የመሰለኝ ብዛ ኢትዮጵያ ሄደን እባክዎትን መርዶ
እንትን እንትን የአሁኑ ቁጥር ሰጥቼ ነበር አትል ነበር ሰጥቼ ነበር። አዎ
አሁን ደውለው ነበረ።
አዎ ደውዬ ነበር። ቴሌንበርን ሰጥቼ ነበረ።
ተቆርጦ ነው
አሁኑ ላኩት እና ቴሌንበር ሰጥኛለች ሰጣው።
ተቋርጦቦት ነው ስልክ ተቋርጦ ነው።
አይ ጠብቅ ስል አዎ አዎ ተቆረጠ።
እሺ እባክዎትን አንዴ መስመር ላይ ጠብቁኝ፣ አስተላልፍልዎታለሁ።
እሺ
መስመር ላይ ነው ደንበኛችን፣ መስመር ላይ ነው። መስመር ላይ ስለቆየሁት ይቅርታ። ለእኔ ይንገሩኝ፣ አሁን ድጋሚ መንገር የሚችሉ ከሆነ TIN number ኡን
እሺ፣ አርባ ዜሮ ዜሮ
ዜሮ ዜሮ አርባ አራት
ሀያ አራት አይ አርባ አራት አርባ አራት
አርባ አራት
ሰባ ስምንት
ሰባ ስምንት ዘጠና ስድስት አስራ ሶስት
ዘጠና ስድስት አስራ ሶስት ንጉስ ግሮሰሪ ነው ድርጅቶት?
አዎ አዎ፣ ግሮሰሪ ነው።
ንጉስ
አዎ፣ ንጉሱ ነው የሚባለው።
እሺ፣ ሙሉ ስሞትን ይንገሩኝ።
እ
ሙሉ ስሞትን የእርስዎን ስም ይንገሩኝ።
እሺ፣ ንጉሱ ያሚ።
ንጉሱ ያሚ ተሰማ።
አሁን በደወሉ ስልክ ልመዝገብ ወይስ ሌላ ስልክ ይሰጡኛል?
በዚህ ይሆናል። ችግር የለም። በዚህ ይሆናል እና እንትን ነው የጃምቦ ማሽኑ ማለት ነው።
እሺ ማሰካ ጃምቦ ላይ በርሜል ላይ መሰካ በርሜሉ ላይ እንትን ጎማው ተበልቶ ትንፋሽ ያወጣል። ባለፈው መጥቶ አይቶ መጥቼ እሰራለሁ ብሎ በዛ ቀረ። አሁን ደግሞ ይህን ሰጣኝ። ደውልነት ተጠይቀው አለኝ።
እሺ ምንድን ምንድን ነው የሚያሳየው? ምን ምልክቱ?
እንትን ትንፋሽ ወደ ላይ ያወጣል። አሁን ከበርሜሉ በላይ ከበርሜሉ ወደ ውስጥ ከውስጥ ማለት ነው ወደ ላይ ትንፋሽ ያወጣል። ከዛ በኋላ ጃምቦ ወደ ላይ እንትን ወረፋ ይወጣል። ሁለተኛ ደግሞ ኦክሲጂን የሚጨርሰኝ ነው።
ከየቱ ጋር ነው የሚያስተነፍሰው? ሰዓቱ ጋር ነው ወይስ?
ኧረ ኧረ በርሜሉ መተካ ላይ በርሜሉ ጃምቦ ላይ መተካ ላይ በርሜሉ ላይ
በርሜሉ ላይ አዎ። በዛውን ከበርሜሉ ሰክተን ጃምቦን ቀጠለ የለም እሱ ላይ ነው ጎማ ያቺ በርሜሉ መተካ ላይ ነው ጎማ ዙራ ይተባለ
በሚወርድበት በኩል ነው።
አዎ አዎ። አይ በታች በእንትን መሰከራ በርሜልም ማሽኑ ማለት ነው። እንትኑም በርሜሉ ላይ ሰካለሁ። በዛ ደግሞ ከበርሜሉ ላይ ወደ ላይ በርሜሉ ላይ ወደ ላይ ትን ትፋሽ ያወጣል።
እሺ አረፋም አለው አይደለ?
አዎ አዎ። እሱ በጣም ያወጣል። እንትኑ ጎማ አይቶ ነበር። እሱ እዛ የሚሰራው ዋና መጥቶ አይቶ ነበር። አይቻለሁ።
እሺ ምን አለ አይቶ?
መጥቼ ለጊዜ እሰራለሁ። አሁን ብዙም አልተባላም። ካሻገረ መጥቼ እሰራለሁ ብሎ አሁን ደውዬ ነበርኩና አሁን ደግሞ መጥቼ እሰራለሁ እዛ ደውልና ጠይቆ አለኝ።
እሺ እኛንን መዝግበን ወደ እነሱ የምናስተላልፈው አሁን መዝግቤ ስለማስተላልፍሎት በድጋሚ መጥተው ይሰሩሉታል።
እሺ እሺ እሺ።
ሌላ ምረዳት ነገር አለ?
አይ በቃ ይህ ብቻ ነው።
እሺ እናስተላልፍሎታለሁ። ስለደወሉ እናመሰግናለን።